hello hello፣ ሰላም ጤና ይስጥልን። ሪቻችን ችት ነበር የምንደውለው።
እሺ complain አቅርበው ነበር በኩል አዎ።
ያሉ ብለው እና አዎ።
ረከቡ
ተረክብ ያለው ግን ግማሽ ኪሎ የቀነሰ ነበር። ቴሌግራም ላይ እኮ እንትን ብዬላችኋለሁ እ?
አጠቃላይ ስንት ነበር ያዘዙት? ይቅርታ።
የመጀመሪያ እም፣ እ፣ ወይ መጀመሪያ ላይ እ፣ ስድስት ኪሎ ነበር የታዘዘው።
ከሱ ላይ ነው የጎደለው።
no ሁለተኛ ያዘዝኩት፣ ሶስተኛ ስምንት ኪሎ ያዘዝኩት ሰላም ነው።
እም፣ ሁለተኛ ላይ የታዘዘው ግን አዎ ግማሽ ኪሎ እንትን ነው
ሁለት እኮ ሁለተኛ ላይ ያዘዙት ስንት KG ነበረ?
እኔ እንጃ ረሳሁትኝ። አሁን ስራ ላይ ነኝ ወይ አይቼ ልንገርሽ።
okay፣ ግማሽ ጎሏል። check አድርገውት ነበር እኮ እንዴት ግማሽ ቼክ አዎ አድርጉት? ግማሹ ስድስት ኪሎ ግማሽ ሁለተኛው ስድስት ኪሎ አምስት ኪሎ ተኩል ነው የመጣሁት። check አድርጌ ነው
አምስት ኪሎ ተኩል ነው የመጣሉት።
ቴሌግራም ላይ ልጅ አንዴ ቆንጆ
እሺ check ያርጉት እና ይንገሩ።
እዛው ላይ ያለሽ ነቅሻል ነው እሺ እሺ
ወይስ ከስድስት ኪሎ ነው
ኦኬ ማን ነው ከሰባት ኪሎ ላይ ግማሽ ቆረጠ። ከዛ ስድስት ኪሎ ከግማሽ ነው
ስድስት ኪሎ ከግማሽ ነው የመጣሉት የተረከቡት።
እሱ የመጀመሪያ
okay እ በሰዓቱ complain አቅርበው ነበር። በአስር ነበር የተረከቡት አይደል?
ስደውል ቅዳሜ ዕለት ነበር ስልክ አይታነሱም። ከዛ ቴሌግራም ላይ እናልኩት በቃ እሺ ቼክ አድርገን ሪፈንድ እናደርጋለን የግማሹን። እሺ እሺ